ነው ጤና ይስጥልኝ ሬስት ቤት
የሆነ ጨዋታ የተጫወቱ ነበረ።
እሺ
hello እየሰማሁ ነው እየሰማሁ ነው።
እና አንዱ ጨዋታ አልቋል፣ አላረምም።
እሺ cashier code ንገረው።
እሺ cashier code ኡን ንገረኝ።
አስራ ሁለት አስራ ሁለት አርባ ሰባት አስራ አራት አስራ ሁለት ሰ- አርባ አራት
አርባ አራት ዘጠና አንድ ሰማንያ አራት
እሺ ሁለት ጨዋታ ልወስዳለሁ። እሺ እ?
ሁለት ጨዋታ ልወስዳለሁ። ፒኤስጂ ከሊልና ቤኔስካ ከብራጋ
እሺ እሺ ሰማንያ ነው አስራ ሁለት አርባ አራት
አስራ ሁለት አርባ አራት አንድ አርባ ሰባት አርባ ሰባት
ድጋሜ ንገረኝ እስኪ።
አስራ ሁለት አርባ ሰባት ሰማንያ እሺ
ሀያ ስምንት
እሺ የዛሬ ጨዋታ አለው እዚህ ጋር ቲኬት ሁለት ሁለት ጨዋታ ነው የቆረጥከው። አንደኛው አዎ።
አረንጓዴ አብርቷል፣ አንደኛው ደግሞ የዛሬ ጨዋታ ነው። እሺ
OK እና ገና ነው እሱ
አላለቀም፣ ገና ነው። official result ያው የኢንዶኔዥያ ሊግ ስለሆነ suspend ሆኗል ጨዋታው። ድጋሜ ቫይረሳሱ ካልተካሄደ ከቲኬቱ ይወጣና በቀቢ ይታሰብልሃል።
ሌላ ደግሞ እሺ አስራ ሁለት አስራ አራት
አስራ ሁለት አስራ አራት
ስልሳ ሰባት ስልሳ ሰባት
ሰላሳ ሶስት ይህ ደግሞ የ- ባለፈው ቆይታ
እሺ ይሄኛውን አሸናፊ ነው
እና ቆይቶ አልፎ አሸንፏል። በቃ አብዴት ይደረግና ይገባላል። እሺ ብሩ
እሺ እሺ እሺ አመሰግናለሁ።
መልካም ቀን